ፓስፖርት ነው የምንወደው።
ሰላም ጤና ይስጥልኝ። ፓስዋርድ ተዘግቶብኝ እምቢ ብሎኝ ቴክስት አልመጣ ብሎኝ
ኮዱን ብለ እ ኮዱ ነው ብለ
አዎ እኮ መምጣት ቴክስት የሚላክ አለ ቴክን ላካል ተብሎ ግን እስካሁን አልተላከም።
እያስተካከል ነው ነው ያለ ነው ቆይቶ መኮሮ ደንበኛችን እሺ ወይ እንደ አዲስ ሌላ በሌላ ሲመክፈል ለመክፈት ይችላሉ። ግን ያው ኮዱ አሁንም ሊጠይቀው ስለሚችል አ- ይጠብቁ።
አሀ፣ እሺ ዛሬ ይለቃል?
እርግጠኛ አይደለም አዎ እንደዛ ብለሽ ነበር ረፈውና
በተለቀቀበት ሰዓት ላይ ደንበኛችን
እሺ በቃ እዚህ check ላርግ የቆየ አዎ
እሺ እዚህ ስልክ ነው አዎ እሺ ሙሉ እንደዛ እሺ thank